ሊያኖስ በሚመጣው አየር በሚነፍሰው ነፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ የተበከለ አየር ጠፍቶ ከላያቸው የዱር አራዊቶች አዋፍ በጎጇቸው ሁሉም በያሉበት በየበኩላቸው